Ei ole teenest jälle Hallo.
Rehelni bakom Lerdo.
አንቻው ተወደቀ እም
አንቻው ተወደቀ
አንዱ ጨዋታ እሺ። ሴት ካሸር ኮዱን ንገረኝ እና ሴት ላድርግልህ።
አስራ አንድ እሺ
ሀምሳ አንድ እሺ
ስድስት አምስት ዘጠና አምስት
ስድስት አምስት ዘጠና ሁለት ነው ያልከኝ?
አዎ እሺ አስራ አንድ ሀምሳ አንድ ዘጠና አምስት ዘጠና ሁለት ነው።
እ አስራ አንድ ሀምሳ አንድ ዘጠና አምስት ዘጠና ሁለት አዎ ሶስት ጨዋታ ነው የወደቀው፣ አንድ አይደለም። ለዛ ነው ተመላሽ የለውም። እሺ እሺ እሺ መልካም- እሺ መልካም ቀን